Next time, Chris.
Hello.
Hello, Tennis Room. Chris
ልካለው እኮ አየዛ።
ልካል ቴሌግራም ላይ
አዎ በቃ እሺ፣ እናየዋለን ወንድሜ። እሺ፣ ትንሽ ጠብቀን።
እሱ እናትዬ በእናትህ በተፈጠረ በአምላክ እኔ በተቸገረኝ ዛሬ እኮ በቃ ሌላ ስራ አልሰራም። እሱ ጋር እየጎረጎርኩ ነው።
እሺ፣ ወይ ተበላሽቶ ተዘጋ ነው ወይ ሁሉም ጠይብ። አንቺ ነው የምታወቀው ኮምፒውተር ላይ የለመድከው የተማረሽ አንቺ ነሽ። ቆመና ተኛ ጫወታ ላይ ለምዶ ነው በቃ እሺ፣ ችግር የለውም። ትንሽ ጠብቀኝ። እሺ ወንድም፣ ይገባልሃል። አይዞህ።
በአንቺ ነው የምታስባ።
አዎ፣ ይገባልሃል። አዎ፣ ቻፓዎች ነው የያዙት አሁን ለጊዜው። እኔ አዎ ወደ እነሱ ኢንፎርም አደርግልህና እነሱ ይመልሱታል። እሺ፣
እሺ እናትዬ አንድ ነገር ልንገርሽ።
እሺ፣ የተላከው አሁን አንቺ ጋር እ፣ እ፣ እ፣ ብር ለማስገባት ከእምቢ አለችና የተላክ የተመለሰ message ነው እ፣ በ screenshot ፎ- የተመ- አር- እ- እ- በቴሌግራም የላከው እሺ፣ እሺ፣ ችግር ይኸው የለውም። በቃ እሺ፣ እሺ።
ይቅርታ አይደርስም። ይቅርታ።